ባንተ ስመካየኔ ጌታ ለምስጋና ቆም እንደገና ክብሬ ማረጌ ሆነኸኝ እየው ለክብረ ዘመራ ለስምህ ስታበታበሪ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና በስምህ ስታበታበሪ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና ኢየሱስ ለክብር ምስጋና ሰዋለው ከቅዱሳኑ ጋር ቀኔ ነቀኛል ሲያንስበት እንጂ ነገና ናለቱ ክብር ልታለ ልስገድም በፊቱ አዲስ ምስጋና አለ ኢየሱስ ታሪያ መጣሆኝ በዝማሬ ይኸው ተቀበል መድኃኒት ለክብር ይሆን አምልኮዬ ባንተ ተማምኜ አላፈርኩብህም፣ በጠላት እጅ አልዘጋህብኝም። ከከበበኝ ሁሉ በስም አስመልጠ እንዳመልክ አቆምከኝ። ተመስገን እንድል ይኸው አመጣሁኝ ምስጋና ለአምላኬ ልታምልኮይን ክብርን ተቀበል ከጉለት ቅዱስ አምላክ ነ መድኃኒቴ እልል በሉለት ዘምሩለት የምስጋና ጣና ጥሩለት ይሽተት ለአምላኬ መስዋዕት ለክብሩ ያረግ ወደ ሰማይ እልል በሉለት ዘምሩለት የምስጋና ጣና ጥሩለት ይሽተት ለአምላኬ መስዋዕት ለክብሩ ያረግ ወደ ሰማይ ባንተ ስመካየኔ ጌታ ለምስጋና ቆም እንደገና ክብሬ ማረጌ ሆነኸኝ የው ለክብረ ዘመራ በስምህ ስታበታበሪ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና በስምህ ስታበታበሪ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና በስምህ ስታበታበሪ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና በስምህ ስታመት ሰበሬ ኢየሱስ አንተን አንተን ማለት ማህረ ቆምከኝ የኔ ጌታ ለክብራ ቆምከኝ እንደገና